Hello ጤና ይስጥልኝ።
አብሮ ይስጥልን።
ከችፕችፕ ነበር የምንደውልሎት።
እንዴት ሰላም እ፣ order አድርገውን ነበር በእንሹ ስልክ።
በምን
እንሹ አ በርብቃ አዎ። እና አ።
እ፣ driver ደርሶ ስልክ እያነሱላቸው አይደለም። እርስዎ መረከብ ይችላሉ?
ተከብያለሁ እኮ ሌላ ነው ሌላ ነው ምንድን ነው ነገሩ?
ካሮት፣
አይ ካሮት ግን አይደለም ብርቱካን ነው።
እርስዎ መርሳት- member ኖት፣ እርስዎ member ኖት።
አ፣ እኮ ብርቱካን ነው እኮ ርብቃ ያዘዘችው። እ፣ hello Hello
አቤት ርብቃ ያዘዘችልኝ ብርቱካን ነበር ወስጃለሁ። ትናንትና ሌላ ካሮት አዝዣለሁ እንዴ?
ካሮት እና white cabbage ም አሉት። member ኖት እርስዎ?
ኧረ ተይ፣ አዎ።
ምን ኧረ ተይ፣ እኔ እንዴት እንደሆነ ያውቋቸዋል? እንሹን
ትንሹን አላወቅኩት። ርብቃ አላወቁም።
እ፣ እሺ እሺ እሺ፣ እ?
እናመሰግናለን። እሺ መልካም እሺ እሺ።
እሺ